ጤና ይስጥልኝ ምስክሬ
ሰላም ነው።
እግዚአብሔር ይመስገን።
የሆነ ትኬት ቆርጬ እሺ
void ብሎ ስምንት መቶ ዘጠና ብር ቆረጠ። ለምን void ይላል? እንትኑ ውጤቱ ትክክለኛ አግኝቼዋለሁ። ለምን void ይላል?
እስኪ cashier code ኡን ንገረኝና check ላድርግልህ።
ዘጠና ዘጠኝ
ዘጠና ዘጠኝ ስልሳ ሁለት ስልሳ ሁለት አራት ሰባ ዘጠኝ አራት ሰባ ሰባ ዘጠኝ ዘጠኝ
እሺ ጠብቀኝ አንዴ። ጨዋታው postpone እንደሆነ ነበር እንዴ?
አልሆነም። double chance ነው የሰጠሁት። ጨዋታው ዜሮ ለዜሮ ነው ያለቀ።
ዜሮ ለዜሮ ነው ያለቀው።
አ
እሺ ቆይ እንዴ ቴሌግራም ላይ cashier code ኡን ጽፍልናለህ ላሳውቅልህና ዛሬ እንመልስልህ።
እ?
ቴሌግራም ላይ cashier code ኡን ጻፍልኝ
ቴሌግራም ላይ?
ላሳውቅልህና እዛ ላይ መልስልሃለሁ። አዎ አ ትክክል ነው።
result እያሳየኝ አይደለም እና ላሳውቅልህ። ምንም result አያሳየኝም። እሺ ጻፍልኝ፣ ይቅርታ። እሺ
ቴሌግራም